ሄሎ ሄሎ ሰላም እንዴት ነሽ?
ሁለት ሺ አምስት መቶ አስራ አራት ብር hello አቤት አቤት። አንድ እንትን ነበር ካሲርታን ነበረች እና እ error እያበራች already የሆነ screen ላይ እየጻፈች እምቢ ብላኝ መረጃ ምን አሏች እዚሁ ማስተካከለው ነገር ካለ እጠይቅ እ ነበር።
ምን ከኮምፒውተር ጋር የሚገናኝ ነው ማሽኑ?
አ አ ከኮምፒውተር ጋር የሚገናኝ ነው
እሺ ምንድን ነው እ የሚያመለክተው? ሶፍትዌሩ ነው የሚያመለክተው ወይስ- እ እ ለምሳሌ የሚያሳየው ERR one ትልና ሰባ ሁለት GPRS terminal file over ነው የሚለው
እሺ ስልክ ልስጥ
okay፣ እሺ።
ተርሚናል ምን እሺ።
ኔትወርኩ ነው የተቋረጠው ወይስ ምንድን ነው?
እንጃ እኔ፣ እ፣ ከኮምፒውተር ጋርም ሳገናኘው out of printer ይለኝ፣ ከ print ኡ ጋር አልተገናኘም ይለኛል። error ዋ ትበራለች።
በቃ እሺ ስልክ እንትን ልበልህ እሺ፣ ልንገር እሺ፣ ዜሮ ዘጠኝ እሺ፣ እሺ፣ ዜሮ ሶስት አሀ፣ አሁንም ዜሮ ሶስት እሺ፣ ሀያ ስምንት ሀያ ስምንት ሰማንያ ሁለት ሰማንያ ሁለት auto order የሚልህን ትነግረዋለች ይላለች።
እሺ፣ እሺ፣ እሺ፣ አመሰግናለሁ። እሺ።